ኤሌክትሪክ ቤት ነው።
አቤት አቤት እንትን BestBet account ኡ እንትን አለኝ login ስለው እሺ
login ስለው ዝም ብሎ ነው እንትን የሚያደርገው እንደ
ምንድን ነው የሚያደርግበት?
ዝም ብሎ save password እና create ምናምን የሚል ያመጣና ዝም ብሎ search ብቻ ነው የሚያደርገው የሚያደርገው።
login ማድረግ ፈልገህ ነው?
አዎ ልገባ ወደ account ኤ ማለት ነው።
password እና ስልክ ቁጥር ስታስገባው ምንድን ነው የሚልክ? አያስገባህም?
አ፣ ምንም login ስለው ስልክ ድሮ login ስለው ቀጥታ ስልክ ቁጥር ያመጣና እሱ ስነካው ይከፍት ነበር።
እሺ
አሁን login ስለው create account እና የምስል ምናምን ነገር ያለው አለ አይደል? ፊት ለፊት ላይ ያለው እስኪ ስክሪንሾት አድርገህ ቴሌግራም ላይ ላክልኝ። ሊያው
ኦኬ።
እሺ